ሄሎ ሄሎ፣ ሰላም ጤና ይስጥልኝ። ላይን አዲስ ምንወደው እግዚአብሔር ይመስገን።
ነበረ።
ወይ
ሄሎ ሰላም ጤና ሄሎ ይስጥልኝ። ሄሎ ወይ አይሰማም።
ይሰማል?
እሺ በዚህ ስልክ ደውለው ነበረ።
አዎ፣ ደውዬ ነበረ መረጃ ምን ላይ ልበል?
በ call እንትናችሁ ደውዬ መረጃ ተቀብያለሁ።
እሺ እሺ እኔ የምልሽ ይቅርታ እሺ የእንትኑን አልጠየቅኳትም ነበር የ student በተይሮ ጣሊያን masters payment ኡን ስንት እንደሆነ አልጠየቅኳትም ነበር።
እ እ full payment ኡን አልጠየቅኳትም ነበር።
payment አብዛኛው ጊዜ በስልክ አንናገርም። የተለያዩ የወጡ discount ኦች ስላሉ office ቢመጡ አሪፍ ነው።
እሺ እሺ በጣም ብዙ discount ኦች ነው ያሉን እና መተው ደግሞ የ discount ተጠቃሚ እንዲሆኑ መተው ቢያናገሩ አሪፍ ነው።
እሺ እሺ አመሰግናለሁ።